Hello hello ሄሎ ሄሎ አቤት
ሄሎ፣ ጤና ይስጥልኝ። አግብ ነው።
አዎ ሀ እሺ፣ ከ BeU ነበር ምደውለው።
እሺ እሺ
ዝግ ናችሁ እንዴ ዛሬ?
አይደለም እኔ ቤቴን ከጀርባ ቀይር ቤቴን ከጀርባ ቀይር የሆነው ሄሎ?
ናት ወይዬ ናት ቤቴን ከጀርባ ቀይሬ ነው እንዴት ምን አልሽኝ?
ቤቴን ከጀርባ ቀይሬ ነው ም- እንዴ
እ እ እሺ፣ ምን ምን ማለት ነው? ማ ማለት ማለት ከኬር ጋር ነበርኩኝ። በኬኬር በሉ ጀርባ ቀይሬ ነው ምግብ ቤቱን። ሄሎ እሺ፣ እሺ አዎ ምግብ ቤቱን አሳውቀዋል እኮ driver ደውለዋል፣ መጥቷል። የፍርፍሩን ነው የፍርፍሩን ነው እናቴ የምጥሻውን ደወለልኝ። ቀይሬያለሁ እና ሌሎቹ driver ኦች እኮ አሳይቻቸዋለሁ። ይሄኛው driver አዲስ ነው መሰለኝ አላወቅኩም አለኝ።
okay፣ እሺ ወስዷል ታዲያ order ኡን?
አሁን ይኸው በቃ መጣሁኝ አለኝ። ያው ልወስድ ነው አለኝ። እንደ አጋጣሚ የሚያውቀው driver ነበር። ሊወስድ ነው አለኝ።
በቃ እሺ፣ ጥሩ እሺ እሺ እናቴ thank you። እሺ እናቴ እሺ ሰላም ነው።